አሎ አሎ
Oh, እ
ሰላም ነው?
እግዚአብሔር ይመስገን አሜን። ፈጣሪ ይመስገን።
እ
እንዴት ነሽ?
Hello ወይ አይሰማም እየሰማኝ ነው።
እ ምን ልታዘዝ?
አ
አቤት ከየት ነው ደወልክ?
ከአዲስ አበባ ነው የደወልኩት።
ከአጋሮ
አ አጋሮ እንዴት ነው አየሩ እንዴት ነው?
አሪፍ ነው ወደ አለን እኛ ደግሞ ሻሸመኔ ነኝ። ይሄ ለአጋሮ አያገለግልም የኔ አባት
ማለት ምንድን ነው ስራችሁ? የእናንተ ስራ እ
ምንድን ነው? የእናንተ ስራ
የእኛ ስራ አ ለከተማችን የሚያገለግል ነገር ነው። ይሄ አጋሮ ስለሆነ ምን አረግልህ?
አያረግማ አ ቻው እሺ